ሄሎ
አቤት አቤት ሰላም ጤና ይስጥልኝ አቤት ሰላም አለን እግዚአብሔር ይመስገን
አለው እሴን ማግኘት እችላለሁ ማ- ምናልባት የሚቻል ከሆነ ጉድ- ጉዳዩ ነበር ማወቅ ይቻላል
እ? እ?
ጉዳዩትን ማወቅ ይቻላል እሺ የፈለጉበት ምክንያት እ፣ ጉዳይ እኔ ለረጅም ጊዜ በገዳማት ውስጥ ነበር የምኖረው እና አሁን ቅርብ ጊዜ ወደ እሺ።
አዲስ አበባ መጥቼ በዝቅተኛ የስራ ክፍል ውስጥ እያለሁ በጣም ብዙ የጻፍኳቸው ዝማሬዎች ነበሩ እና እነሱን ለማቅረብ ድምጾት የቤት ይሰርጉ ይቅርታ።
እ፣ ወደ ተ- ማለት እ፣ ስቱዲዮ ምናምን ያልገቡ ዝማሬዎች አሉ በእኔ እጅ ተጽፈው የተቀመጡ እስካሁን ድረስ ወደ ሁለት ዓመት አካባቢ ይሆነኛል ከጀመርኩት እና የሚያግዘኝ ወይም ደግሞ ከጎኔ ያለ ቤተሰብ ስለሌለ ስራውን ለህዝብ ጆሮ ማድረስ አልቻልኩም። እግዚአብሔርን ማገልገል አልቻልኩም። ምናልባት የሚቻል ከሆነ በእናንተ በኩል ምናልባት የሚያግዘኝ ከሆነ እሱን ከዚህ በፊት ለማናገር ተመዝግበው ነበር እኛ ጋር እ እ
ከዚህ በፊት ተመዝግበው ነበር
አልተመዘገብኩም። ያንን ለማድረግ አቅም የለኝም። ምንም አቅም የለኝም። እኔ ምንም አልዋሽሽም።
እሺ hello
አቤት አቤት፣ አይሰማም።
አሁን ላይ ማለት ነው ከይቅርታ ጋር በጎ አድራጎት መስራት አቁመናል። የተወሰነ ጊዜ ማለት ነው። እጃችን ላይ ያለውን ስራ ከጨረስን በኋላ ነው የምንሰራው።
እኮ እኔ እናንተ እንዴት ማግኘት እችላለሁ? እኔ ምንም አቅም ስለሌለኝ ሰውም ስለሌለኝ ነው እናንተ ጋር የደወልኩት።
ተሰርቻለሁ፣ ግን አሁን ላይ በጎ አድራጎት እየሰራን አለ። እጃችን ላይ የተለያዩ ሰዎች ስላሉ እነዚህ ከጨረስን በኋላ ነው ሌላ እንደ አዲስ የምንሰ- የምንሰራው ማለት ነው። አሁን ላይ ምዝገባ ጨርሰናል። እጃችን ላይ ያለ መስራት ያለው
እሺ ይቅርታ።
እሺ።
እሺ መልካም ቀን።